hello ጤና ይስጥልን ጉዳይ ሀና እባላለሁ እባክዎን ልርዳው ጤና ይስጥልኝ
ጉዳይ የደወሉት ምን ልርዳው
የስራ ተመዝግቤ ነበረ እናንተ ድርጅት እሺ በዚህ ስልክ ቁጥር ነው የተመዘገቡት
አዎ አዎ
እሺ
እና orientation ትወስዳለህ ብላችሁ ነበረ አልደውላችሁልኝም ምን ጊዜም እንደሚመጣ አዎ ምናምን ብዙ እም፣ አዎ ልክ ነው ብዙ የተመዘገቡ ባለሙያዎች ስላሉ እንደውላለን በምንደውልሉት ጊዜ መጥተው ይመዘገባሉ
በቃ እሺ የእናንተን ስልክ ጠብቃ ብዙ ተመዝጋ አዎ፣ ብዙ ተመዝጋቢዎች እ፣ ስላሉ ነው እኛ እንደውልሎታለን በምንደውልሎት ጊዜ መጥተው ይመዘገባሉ
መልካም እሺ እሺ
እሺ እሺ መልካም ቀን ይሁንልዎት አሜን ይቻላል